ሄሎ
ሄሎ እንዴት ነሽ?
እግዚአብሔር ይመስገን።
ሄሎ ከስንት መሸጫ
እም?
መኪና መሸጫ ነው?
አዎ ማልባባ ነበር።
እሺ እንትን ፒካፕ አይቼ ነበር አ፣ ስትል ላይ አዎ ሁለት ሺህ አንድ ሞዴል አይዶክስ
ድምፆት በጣም አባ ተርቋል። እኔ ጋር እየተሰማኝ አይደለም።
እ
እኔ ጋር እየተሰማኝ አይደለም። ድምፆት በጣም ርቋል።
ሁለት ሁለት ሺህ አንድ ሞዴል ሁለት ሺህ አንድ ሞዴል Hilux
Hilux መች ነው ያዩት?
አይቻለሁ የተለቀቀ ራሱ ላይ እም?
ራሱ ለቆታል ቪዲዮ ላይ አይቼዋለሁ።
እሺ ይጠብቁኝ፣ መስመር ላይ ልጆች ካለ አባት ቁጥር ልስጦት ዜሮ ዘጠኝ ስልሳ ሰባት
እ
ቁጥር ልስጦት እዛ ላይ ይደውሉ ዜሮ ዘጠኝ ስልሳ ሰባት
እሺ ስልሳ ሰባት
አርባ አራት እሺ
ሰባ ሰባ
ሰባ
ሰባ ሰባ